ሄሎ ጤና ይስጥልኝ አብሮ ይስጥልኝ።
አቶ ወግደረስ እሺ ሰላም ነው እግዚአብሔር ይመስገን።
አለን ከፍሊንት ስቶን ነው ነበር የደወልኩሎት
እሺ እሺ ሰላም ነው አለ እንዴት ነህ?
አለን ሰላም ነው እግዚአብሔር ይመስገን እ አገኙ እንዲህ መረጃ ወደ ባንክ እሄዳለሁ ብሎኝ ነበረ አዎ አግኝቻለኝ። አሁን ኖርማል ፍራንክ እንትላለ ፍራንክ ገንዘቡን እየፈለግኩኝ ነው።
okay ችግር የለም መልካም የት branch ነበር የሄዱት እዚህ ሜክሲኮ ለጋ ጋር ነው ሜክሲኮ ጋር ነጋር ጋር ለጋ እ፣ መልካም በቃ እሺ የተመቹት ቀን ብቅ ብለው ቢሮ ማጣራት ይችላሉ ችግር የለም እሺ እሺ እሺ አቶ ወግደረስ እናመሰግናለን በጣም እሺ እሺ እሺ